ጤና ይስጥልኝ ቢጫ ኢትዮጵያ ራሔል ነኝ እባክዎት ምን ልርዳዎት ሄሎ ጤና ይስጥልኝ ሰላም ምን ልርዳዎት
ኦክሲጅን የት ነው እናንተ መስመር ጦር ኃይሎች እሺ ቲናንበሩት ና አለው ቲናንበሩት ይንገሩ ሶስት ዜሮ
ሄሎ
ሶስት ዜሮ እሺ
ሀምሳ ዘጠኝ እሺ ስልሳ ስምንት እሺ ዜሮ ሰላሳ
ሶስት ጊዜ ዜሮ ነው ያለኝ አይደል እም ሶስት ጊዜ ዜሮ ሀምሳ ዘጠኝ ስልሳ ስምንት ዜሮ ሰላሳ ስድስት ነው ያለኝ አ ሶስት ዜሮ ሀምሳ ዘጠኝ ስልሳ ስምንት ዜሮ ሰላሳ ስድስት
እሺ አሁን በነገሩኝ አላገኘሁትም ምናልባት ደንበኝነት የተመዘገቡበት ስልክ ቁጥር አሁን የደወልበት ነው ከቢጂአይ ወይስ ሌላ ይኸውልህ ሶስት እ
ደንበኝነት ዜሮ የተመዘገቡበት ሀምሳ ዘጠኝ
እም፣ ሶስት ዜሮ ሀምሳ ዘጠኝ ስልሳ ስምንት ዜሮ ሰላሳ ስድስት ነው።
እሺ ደንበኝነት ያሉት ከቢጂአይ የተመዘገቡበት ስልክ ቁጥር አሁን የደወልበት ነው ሌላ ነው
እ ዜሮ ይሄ ሌላ ሊሆን ይችላል አይታወቅም።
እሺ አንድ የመስመር ላይ ጠብቁ እና በዚህ ቸክ ላድርግሎት በደወልበት ቁጥር እ በደወልበት ቁጥር ቸክ- ቸክ ላድርግሎት
እሺ
ሊያ ሆቴል ነው እም፣ ሊያ ሆቴል አዎ፣ የት አካባቢ ነው
ጦር ኃይሎች
ጦር ኃይሎች ምንድን ነው መሰልሽ ኦክሲጅን ወስደውብን እ በቃ ልጆቹን ተቀያይረዋል እ መስጠት አልቻሉ።
እሺ ጦር ኃይሎች ሙሉ ጋ ነው ጦር ኃይሎች እ ሙሉ ወንጌል ወረድ
ደንበኛችን መስመር ላይ ነው እ አዎ